Hello
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከአዲስ Outfits ነበር የምደውለው።
ከየት?
ቀሚስ ከአዲስ Outfits ነበር የምደውለው። ቀሚስ order አድርገሽ ነበር።
Okay አውርቼዋለሁ። ልጁን መጥቼ እወስዳለሁ ብዬ
እሺ፣ እሺ፣ እሺ። እናመሰግናለን።